ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አለን ማሽን ለ maintenance ሰጥቼ ነበር ባለፈው ሳምንት እሺ
ከሲንግተን ቴክ
በምን ነበር የገባው? ሄሎ የሆነ ኮድ አምጥቶ እም፣ power error ነበር የሚለው እሺ
like የሆነ ነገር ላይክ ስዊች ስዊች ሜሴጁን አይቼዋለሁ። maintenance ይፈልጋል ብሎ ነው ልጁ ይግባ አስመዝግቤ ያስገባሁት እ?
አሃ፣ ልጁ ይግባ አለ check ምን አልሽ?
አድርጎልህ።
እ?
ልጁ እ?
ይግባ አለ check አድርጎልህ።
አሀ፣ አልገባም። እሺ እሺ ማሽን አይ ልጁ check አደረገልህ እንዴ እንዲገባ እኮ ብልሽቱን እ- ንገረኝ። እሺ በቃ
አይ በቃ ይዤ መጣው ደውዬ support ጠየቅኩኝ።
እም፣ ከዛ error ሰማንያ ሰባት ብሎ low battery or short circuit ምናምን ይላል እሺ
እና አመጣውኝ እዛውም አይቶ በቃ ይግባ ተብሎ ገባ ማለት ነው።
እና አልደወሉልህም። የማሽን ቁጥር ንገረኝ። እሺ
የማሽን ቁጥሩን እሺ እሺ TDB
እሺ TDB
ሶስት ዜሮ እሺ መቶ ዘጠና ስድስት
ዘጠና che- check አድርጌ አሳውቃለሁ።
እሺ እሺ thank you እሺ